ጤና ይስጥልን ቤስት ቤት ቤቲ ነኝ የምንረዳው።
አሀ የሆነ ቤስት ቤት ላይ withdraw አድርጌ
እሺ
አ፣ እስካሁን processing እያለ ነው።
ይሄን የቤስት ቤት ስልክ
ዜሮ ዘጠኝ
እሺ
አስራ አምስት
አስራ አምስት ዜሮ ሁለት እሺ
ሀያ ዘጠኝ እሺ
ሰባ ሁለት እም፣ ስንት ብር ነው?
ሶስት መቶ
እም፣ እሺ አንዴ ጠብቀኝ።
እሺ
እሺ process ላይ ነው ያለው። እሺ ለቻፓ ስላሳወቅን ማለት ነው ይገባል።
አሀ።
ትንሽ ጠብቀው።
ትንሽ በኋላ ይገባል።
አዎ አዎ ጠብቀው።
እሺ ትላንት ማታ ነው።
አዎ ልክ ነህ። process ላይ የሆኑ እንትን እያለ ስለሆነ ነው ይገባልሃል። ችግር የለም አዎ process ላይ ነው።
ይገባል።
cancel አይ- cancel አይሆንም።
cancel መሆን አይችልም። ይቅርታ።
እሺ እሺ እሺ እጠብቃለሁ።